ሙላ እንደፈለክ። በቃ እኔ አይመለከተኝም። ሀሴት ላይ እየደወልኩ ነው። ከዛ ውጭ ለምን መጣ? አስቴር ው አስቴር ሁለት ብቻ ነው ያላት። ሁለቱንም አልተቀበለችም። በቃ ኧረ እባክህ አሪፍ ነው። በጣም ነው ደስ የሚለው እንደዛ ከሆነ እና አሁን አለቀ ጨረስን ሳይሆን ምን ተዋበን እንሙላላት ነው የምልህ እኔ ያሬድ በእናትህ እውነት ነገ ከምትጨቃጨቅ ሄዶ ይመለስ ይገባል እ
hello
hello ሰላም ጤና ይስጥልን እግዚአብሔር ይመስገን።
ከቺፕቺፕ ነበር የምደውለው አስቴር ኖት አይደለ ከቤት ከቺፕቺፕ አስቴር አይደለሁም ይቅርታ
ነኝ።
እ order አድርገው ነበረ ቲማቲም እና ጥቅል ጎመን
እህ አመጡልኝ እኮ አመጡልኝ፣ ወስጃለሁ።
ዛሬ መጣሎት አዎ አሪፍ እሺ መልካም ምሽት እሺ ይሄን check ላደርጎት ነበር የደወልኩት ወስጃለሁኝ። ቦነስ ምናምን ያሉኝ ነው።
አይ ጥቅል ጎመን ነበር order ያደረጉት እሱን ተቀብለዋል ጥቅል ጎመን እና ቲማቲም አዎ ጥቅል ጎመን፣ ቲማቲም፣ ሰላሳ ኪሎ ሽንኩርት ተቀብያለሁ።
በቃ እሺ መልካም ምሽት እሺ እሺ